hello
አቤት
የወጌሻ ትምህርት የኢቲ ትምህርት መጥቶ ለመማር ነበር እሺ
እ እና የሚያስፈልግኝ ምን ምን ነገር ነው?
ሰኞ መጋቢት አስራስድስት ይጀምራል።
hello
አቤት አይሰማም።
እ የዩቲዩብ ትምህርት ለመማር ወጌሻ ምን ምን ነገር ነው የሚያስፈልግኝ?
እሺ እሺ ይችላል። የ online class ሰኞ መጋቢት አስራስድስት ይጀምራል።
እ?
ሰኞ መጋቢት አስራስድስት ይጀምራል የ online class።
አይሰማም?
ይሰማኛል። ሄሎ ሄሎ እ ይሰማል። የዩቲዩብ ትምህርት ለመማር ምን ምን ነገር ያስፈልገኝ?
አዎ አዎ፣ ሰኞ መጋቢት አስራስድስት ይጀምራል የ online class። ሶስት ወር ነው የሚሰጠው፣ በሳምንት ሶስት ቀን።
hello
አቤት
ብዙም እየተሰማኝ አይደለም። ምን ምን ነው የሚያስፈልገኝ እ ለመማር?
email address አለው? እስኪ መልሶ ይደውል።